ጤና ይስጥልኝ ማሊባባ።
ማሊባባ ሙዬ የሆነ ፒካፕ አይቼ ነበር አሁን እሺ እ? ፒካፕ አዎ ቢፎር ዲልስ pickup double ጋቢና
double ጋቢና አለን ሁለት ሺ- ሁለት ሺ ሁለት ሺ አስር አስርም ነው?
አዎ ሁለት ሺ አስርም ሁለት ሺ አስራ ሶስትም አለን አ ሁለት ሺ አስሩን ነው ሁለቱን አንድ ላይ ስለሆነ አንድ ሁለት ሺ አስሩን ፈልጌ ነበር። ምን ያህል ነበረ ዋጋው ሙዬ?
አንድ ባንክ ነጥብ አምስት ይመቻቻል?
በባንክ እናወጣለን ያልነውን አይደል?
አዎ
እሺ ቁጥር ነስቶ ዜሮ ዘጠኝ አስራ አንድ
ስልክ ዜሮ ዘጠኝ አስራ አንድ በልልኝ እዚሁ ላይ ያዘው ዜሮ ዘጠኝ አስራ አንድ
ሀያ ስድስት ሀ- እ?
ሀያ ስድስት
እሺ ሙዬ ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና እሺ ሙዬ
እሺ አመሰግናለሁ